God allow whether the choice is good for you ሄሎ or not.
ሄሎ ሰላም ዴቤት ስለሚያሳይ ነው።
ጤና ይስጥልኝ።
Another question that comes up አቤት next ሰላም ሴቶች ሰባት አምስት ላይ ፕሮግራም የሚል ፌስቡክ ላይ ነው።
አይሰማም አይሰማም፣ እናቴ ከኋላሽ ድምፅ አለ።
የሰበታም ፕሮግራም ለልጆች የሚል አይቶ ተመስግኖ ነበረ ፌስቡክ ላይ ሄሎ የለም።
ከኋላ ድምፅ አለ በጣም የአንቺ ድምፅ እየተሰማኝ አይደለም።
እሺ መልሼ እንደውልበት እሺ God created you.